ጤና ይስጥልኝ ቢጫ ኢትዮጵያ ቤተልሔም ነኝ። እባክዎ ምን ልርዳዎት?
ሰላም ዋላችሁ?
እግዚአብሔር ይመስገን።
ማሽን አስመዝግበን እስካሁን መጣልን አልቻለም። ሁለተኛ ቀናችን ነበር። ቅድም ደውዬ ነበር እስከ አስር ብላችሁ ነበር እስካሁን አልመጡም። ጎሮ ሰፈራ ቅዱስ ሆቴል እሺ ብቻ ID ዎ ትነግሩኛል?
አስራ አምስት ዜሮ ሰባ አንድ አስራ አምስት ዜሮ ሰባ አንድ
እሺ ደንበኛችን አንዴ መስመር ላይ ቆዩ፣ እያየሁሎት ነው። አስራ አምስት ዜሮ ሰባ አንድ ነው ያሉኝ?
አዎ